Hello ሰላም ነኝ።
ሰላም እንዴት ነሽ?
አለሁ እንዴት ነህ?
አስራ ሁለት አስራ ስድስት አስራ ሁለት አስራ ስድስት
አዎ ምን ነበር?
እንዴ አፍ- አፍንጮ በር ነው ያለሁት እያለ ነው customer ኡ። ግን አምስት ኪሎ ነው እናንተ የሞላችሁ።
አምስት ኪሎ ተብሎ ነው የተሞላው?
አዎ እሺ በቃ በዛ customer ኡን አስጠይቀን በዛ pin አስተካክልልሃለሁ።
ከቻልሽ አስወጪልኝ። የሞተረኛ ነው ለሞተረኛ አስጪልኝ።
የሞተረኛ ይሆናል?
እንዴ ይሆናል። አምስት ከአምስት ኪሎ እኮ አፍንጮ በር ወደ መነን የሚወስደው መንገድ አካባቢ ነው።
እሺ እንደዛ ከሆነ የሞተረኛ ከሆነ አሰራውም አይደለም? እሺ አንዴ customer ኡ ጋር እንደውልለት። እሺ
እሺ ደውይና እሺ።
አንተ እሺ እንግዳ ዛሬ አምስት ኪሎ ነው የሚለው አምስት ምናምን ነው የሚለው።
እሺ
የፈጠነ አሳውቂ።
እሺ አስደውላለሁ። ኤርሚ እንግዳ ያ